ብሎ እንደሚነግርሽ ቃል አጠፋው አፌ ሚሄድሽ ባትጠብቂም ምላስ ከኔ ታውቂዋለሽ ፍቅሬ ከአይኔ አንቺ አታውቂም ላንቺ አስበሽ ልጅነትሽን ለኔ ኖረሽ ብልንገርሽ ወድሻለው ቢያንስም ቃሉ ውስጤ ካለው ጭንቅ ሀሳቤን መታረቂ ሽፍንፍኔን ገልጾ ወቂ ያልነገርኩሽ የሚሰማሽ ሳላስረዳሽ የሚገባሽ ወዶ ገዳይ ነሽ አስተዋይ የእውነት ፍቅርሽ ባይኔ ሚታይ የማታውቂ ኩርፊያ ለፍታ የማትመሲ ጊዜ ቦታ የኔ የኔ ኦ ኦ የኔ የኔ ውዳሴ ሰላም መቅደሴ አይኔ ልቤም አይቶሻል ታምነሽ አምኖሻል የኔ የኔ ውዳሴ ሰላም መቅደሴ አይኔ ልቤም አይቶሻል ታምነሽ አምኖሻል እንዴት ብሎ እንደሚነግርሽ ቃል አጠፋው አፌ ሚሄድሽ አትጠብቂም ምላስ ከኔ ታውቂዋለሽ ፍቅሬ ከአይኔ አንቺ አታውቂም ላንቺ አስበሽ ልጅነትሽን ለኔ ኖረሽ ብልንገርሽ ወድሻለው ቢያንስም ቃሉ ውስጤ ካለው ብዙ ባጣም በዙሪያዬ ያተረፍኩሽ የብቻዬ ውልህ ግባ ክብሬ ያልሽኝ ደጅ ደጁን ያስረሳሽኝ ምበልሽ እፎይ እንድል በምን ቋንቋ በምን ፊደል አስምሬበት በቀይ ደሜ ወድሻለሁ ደጋግሜ